hello
ጤና ይስጥልኝ ኤርሚያስ እባላለሁ ከ Stanford ነበር የምደውልልሽ social media ላይ ከ Stanford Kids ነበር የምደውልልሽ። ኤርሚያስ እባላለሁ። social media ላይ መልእክት ልከሽልን ነበር እንድንደውልልሽ።
እኔ
okay፣ ለልጆች computer programming፣ robotics ነገሮች ፍላጎት ነበረሽ። maybe እሱን ተጭነሽ ይሆናል ባይ የእንትን ነው ይሄ ምንድን ነው abacus ምናምን ነገር እንደዛ
የ artificial intelligence ለልጆች computer programming፣ robotics
አይ እኔ እንትን አላልኩኝም። ምናልባት በስህተት ነካክቼ ይሆናል እንጂ
በቃ